ጤና ይስጥልኝ። ቴሴ በራ ምርጫ ማዕከል እባክዎ ነበር።
ሰላም ነው።
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
እንትን ለመዝግ ያፈልግ የነበር ሲም ካርድ እና የጥሪ ማዕከል ይሰራል ማግኘት ፈልጌ ነበር።
ምን አሉኝ? ድምፆት አይሰማም።
የጥሪ ማዕከል ሰራተኛ ማግኘት ፈልጌ ነበር መስመር ለማዘጋት።
ይሄ ቴሌ የቴሌ አይደለም፣ የበረራ መረጃ ማዕከል ነው።
ቶ ልትሰጥህ ትችላለህ? የቴሌኮም ጥሪ ማዕከል ለማግኘት
ምን አሉኝ?
የቴሌኮም ጥሪ ማዕከል ሰራተኞችን ለማግኘት ስልክ ትሰጠኝ ትችላለህ?
እኮ ይሄ ዘጠኝ ዘጠና አራት ላይ ነው ለቴሌ ሙሉት። ይሄ የበረራ መረጃ ማዕከል ነው፣ ኢትዮ ቴሌኮም አይደለም። ሄሎ ሄሎ